ሳይበላው ማታ ደፋሁት። እንዴት እንደተናደድኩ እ እሙዬ ገዝታልኝ ባለፈው። አሁን ጨረስኩ። ለነገሩ እዛ እንደዚህ እዛኛው ላይ አትክልቱ ላይ
ሌሎ እንዴት ነሽ?
እንዴት ነሽ?
አለ ምንድን አይ መንጌው ነገር ብሎ ሳቄ መጣ።
አይደለ እና እንዴት ነሽ?
ቁርሽን በላሽ ነው የምልሽ?
አዎ ካልበላሽ ትጣላት መድኃኒዓለም ማርያምን በልቻለሁ፣ እግዚአብሔርን በልቼ መጣሁ።
በቃሽ። እሺ ወኪል ያዛችሁ አዎ ግን ዛሬ በስቃይ ነው የደረስኩት።
እንዴ?
ውኡ፣ አይሆንም እ አይሆንም
ምን ማለት ነው አይሆንም?
አይሆንም፣ ቀጥ ይላል መሀል ላይ እውነት እውነት አይቶታል እሱ ማጌቱ እ አዎ ብሮኛ አይደለ እንደ መጣሁ እ
ምንም ኖ ምንም ነገር የለም፣ እ
ምንም ነገር የለም። ምንም ምንም
ምን አድርጎት ይሆን?
እ ምን አድርጎት ይሆን?
እኔ እንጃ ደውዬ እነግረዋለሁ።
እ
ምን እስቲ እ?
ደውዪለትና ኃይሌ ጋር ምንድን ነው እንደዚህ እያደረገብኝ ነው እስቲ በይው።
እስኪ እለዋለሁ።
አለበለዚያ ነገ አቁሚያትና እንግዲህ ወደ ሰኞ አካባቢ ደግሞ ዳኒ ጋር ተወስችዋለሽ።
እም።
እንደሱ ይሻላል።
ጉንፋን አፈነሽ?
እ ጉንፋኑ ስማ አፈነሽ?
ተጫወተብኝ ምህረት ባህር ዛፍ ነው ያለሽው?
ይዤዋለሁ። ኦኬ እሱን ለባደርግበት ጥሩ ነው አይደል? እውነትሽን ነው።
እሱን እሺ ይከፍትልሽ። እሱን በጣም ሀሳብ ጁግ እሺ እሺ